online service አለ ቤስት ቤት ራሄል ነኝ። ባኮ ምን ልርዳው
ይሄው ምን ልርዳው?
የቤስት ቤት አገልግሎት ተጠቃሚ ነበርን እና እሺ
deposit አድርገን ነበረ ከ PayPal ላይ እሺ፣ ወደ ቤስት ቤት አዎ።
እሺ፣
ከዛ non withdrawable ነው የሚለው non withdrawable ላይ ነው ያለው አዎ እኮ ትንሽ ተጫወቱበት። ምንድን ነው withdraw ማድረግ ፈልጋችሁ ነው ብሩ?
አዎ አዎ እኮ ትንሽ ተጫወቱበት። ወዲያው የገባ ብር እ፣ መልሰህ ወዲያው ማስወጣት አይቻልም። መጫወት አለባችሁ ትንሽ።
አይ እርግጠኛ ነች አይ አዎ አዎ፣ ትንሽ ስትጫወቱት ስትጫወቱበት withdrawable ላይ ያስቀምጠዋል system ኡ ራሱ።
አይ አይ አይ እሺ እሺ፣ መልካም ቀን እሺ።